ሄሎ ሰላም ጤና ይስጥልኝ።
ሄሎ እሙ እንትን ብር ከፍዬ ነበረ ልጆቹን ለማስተማር እሺ
እና ቴሌግራም ቴሌግራም አካውንታቸው እዚህ እኔ አካባቢ ስላልሆኑ ማታ መላክ እችላለሁ? ማታ
screenshot አድርገው ያስቀምጡና ይላኩልን።
እንትኑን ልኬያለሁ፣ receipt ኡን receipt ኡን ዝም ብዬ ልኬያለሁ።
receipt ኡንና የልጆቹን ስልክና ኢሜል አድራሻቸውን እኮ ኢሜል ኢሜል አድራሻቸውን ያው ማታ ስገባ ነው የማገኘው። ማታ መላክ ይቻላል?
እሺ ይቻላል ይቻላል።
እሺ እሺ፣ እሺ አመሰግናለሁ።
እሺ እናመሰግናለን።